hello ጤና ይስጥልን ቢት ሀሎ ሰላም ነው እንዴት ናቸው እግዚአብሔር ይመስገን አለ withdrawal approve ልታደርግልኝ ነበር እሺ እሺ በደወልክበት ነው የቤት ቤት ውጥረህ አ እሺ ስንት ብር ነው ሶስት ሺህ ብር ቀኑስ ዛሬ እሺ አንዴ መስመር ላይ ጠብቀኝ እሺ እኔ ትንሽ ልየው። ሀሎ ወይ አንዴ እሺ እሺ
ወደ ቴሌብር ነው አይደለ እሺ አዎ አዎ በ- መዝጋት እችላለሁ እኔ አዎ አዎ አሁን ገብቶልሃል check ማድረግ ትችላለህ እሺ እሺ መልካም ቀን እሺ